ምን ሄላ አይሰማም?
እሺ ምን አሉኝ?
ከሁሉ ስፖርት ወደ ቴሌብር transaction ስናደርግ አልተገኘም ነበር
አልሰራሎት
እ
ምንድን ነው አልሰራ ብሎት ነው ቀረ አየር ላይ ነው የቀረ።
እ ዊል- ከሁሉ ስፖርት withdraw አድርገው ነው።
አዎ
እሺ እንደዛ ከሆነ ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን።
ነው። እሺ እሺ መልካም ቀን።